Hello ጤና ይስጥልኝ።
order number ሀምሳ አንድ ሰማንያ አምስት
ሀምሳ አንድ ሰማንያ አምስት
ሰማንያ አምስት እሺ ምን ሆነብህ?
አልታዘዘም order ኡ ገና ነው ኧረ- እያሉ ነው። እዚህ ቤት አልሰጡኝም ገና ነው አልታዘዘም ነው አልደረሰም ነው?
አልደረስም ገና ነው አሉ ሰዓቱ ሄዷል አልደ- አልደረሰም ነው?
አዎ እሺ ቶሎ እንዲያወጡልህ ሬስቶራንት እናሳውቅልሃለን።
እሺ ሌላ ደግሞ ሌላ order ምንድን ነው ሌላው? እሺ ሀምሳ ሁለት አርባ ስምንት
ስንት
ሀምሳ አንድ አርባ አራት ሀምሳ አራት ሀምሳ አንድ ሀምሳ አራት እና እ- እ- እ- እ- እ- ሀ ምንድን ነው እንዴ?
እሺ ሀምሳ አንድ ሀምሳ አራት
ሀ- ምንድን ነው pin ነው ሁለት? አሁን pin ነው ልትነግረኝ የፈለግከው? pin የሚደረጉ አዎ።
order ኦች እነዚህ አዎ fill ናቸው አዎ ሀምሳ አንድ ሀምሳ አራት
እና ሀምሳ ሁለት አርባ ስምንት እና ሀምሳ ሁለት አርባ ስምንት አዎ ሀምሳ ሁለት አርባ ስምንቱ ይውጣልን ተቃራኒ ሆኖብኛል እያለ ነው
ተቃራኒ order ነው?
አዎ ነው ተጨናነቅ መሰለኝ
ቆይ አንዴ እሺ፣ እሺ፣ ጠብቀኝ መስመር ላይ የሳሙኤል ኦርደር ነው እ?
የሳሙኤል order ነው ወይ አዎ አዎ የትኛውን ነው እየሰራ ያለው
እየሰራ ያለው ሀምሳ አንድ ሀምሳ አራቱን ነው
ጠብቀኝ ቆይ አንዴ እሺ ልጠይቅለት
ሄላ
ዘነበ አይ ሚን ዘነበ አዎ።
አዎ አስናቀ አናቀ ይቅርታሽ እሺ እ፣ ይሄ ከመኮንን ስፔሻል ወደ አያት ኖር ሪል ስቴት ቦርደር ወጥቶለታል እሺ ንገረው እሺ እሺ ያንተን ያኛው ደግሞ አሳውቅልሃለሁ ያንተን አሳውቅልሃለሁ እሺ ያኛው ደግሞ የወርቅ ፊል ኮፊው ናቸው።
አይደለ አዎ ከዛ አንዱ pin እንዲደረግለት ፈልጎ ነው አዎ እሺ እሱንም check አደርግለታለሁ እሺ እሺ
ይወጣላል። ያኛውን ደግሞ fill ጨምር